ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ከ STEM for kids የልጆች የኮምፒውተር programming ስልጠና ነበር ምደውልልሽ።
አዎ
እሺ።
እድሜውን አየውና እኮ ከስምንት አመት በላይ ነው የሚለው መሰለኝ። አ?
No አይ ከአራት አመት እስከ አስራ ሰባት አመት ድረስ ውጡ ውጡ ውጡ ውጡ ውጡ። የት ነው? እሺ ልስጥ።
አራት የት ቦታ ነው?
ላይ እንገኛለን። አምስት ኪሎ ዩኒቨርሲቲ ውስጥ እ፣ ቦሌ ፍሬንድሺፕ ጀርባ ሰሚት የተባበሩትና ብስራተ ገብርኤል የቱ ይቀርብሻል አንቺ?
እም፣ እኔ ገላን ነኝ ያለሁት ሁለት ስጮስኪ ቆይ ልደውልልሽ እማ እሺ መልሰሽ ደውዪልኝ።
አውጣ።
እሺ